ጤና ይስጥልኝ ጉዳይ ሀና እባላለሁ በኩል ጎንደር ነኝ።
Hello ጤና ይስጥልኝ።
ምን?
ጠዋት ላይ በዛኛው ስልክ ደውዬ መረጃ ሰጥተሽ ሰው ጋር ተገናኝተን ነበር፣ እሺ
ግን ስልካቸውም አይነሳም እሱም ላክልኝ አለኝ እና CV መስራት ነበር። በፎቶ ከላኩለት በኋላ ቴሌግራም ላይ ስልኩ አይነሳም ጭራሽ መጣ ብሎ ማለት ነው።
Okay እሺ እ በዚህ ቁጥር ነበረ እ እኛ ጋር አዎ።
የተመዘገቡት።
አዎ፣ አሁን ጠዋት አስመዝግቤ የእናንተ ያኛውም ስልክ አይነሳም የእናንተ ስልክ አሁን የትኛው
Okay ሰባ ዘጠኝ sorry አንድ ጊዜ ላይ አየር ላይ ሰባ ዘጠኝ አርባ ሰባት ሀያ ስድስት ሰባ ሰባት
ሀያ ስድስት ሰባ ሰባት እሺ እ አንዴ check ላድርገውና ልደውልልህ። እሺ እሺ